አቤት እሺ
ቱ አጥቢ ነው። ሀሪፍ ስፖርት ሳይሆን
እሺ አለ ደንበኛችን እሱን እ እ እ ምን ምን ምን ቤቱ አራዳ ቤት አራ ቤት የሚባለው ደንበኛ ስገባ ጎግል ውስጥ ነው የምገባው?
አዎ ክሮም ጎግል ውስጥ ነው የምገባው ልክ ነው። ደንበኛችን ነው።
አ አራዳ ቤት ብለው ነው የሚገቡት።
በ- በ- አራዳ የሚለው ላይ ማን ነው አራዳ betting የሚለው ላይ ነው የምገባው?
አዎ ደንበኛችን አራዳ betting የሚለው ላይ hello።
ነው የሚገቡት። ይሰማኛል አይሰማሁትም?
እ እ
እሱ ጎ- ላይ አራዳ betting ጎግል ውስጥ ነው ጎግል ውስጥ አዎ።
ነው አዎ ጉግል ልክ ነው።
hello።
ደንበኛችን ነው። ይሰማኛል አይሰማሁትም?
okay አራዳ ቤት ብዬ
አራዳ hello
አራዳ ቤት እሺ፣ መስመር ላይ እሺ።
ያሉ አራዳ ቤት አራዳ ቤት አ
እሺ ደንበኛችን እንገር ብዬ ጎግል አረጋለሁ።
አዎ ክሮም ላይ ይገባሉ። ልክ ኖት።
እሺ እሺ ደንበኛችን መልካም ቀን ይሉት።